hello ሰላም ጤና ይስጥልን Best Bet
ሰላም እንዴት ናቸው?
እግዚአብሔር ይመስገን ሰላም ነው።
ከቴሌ ብር ወደ አካውንታችሁ transfer አድርጌ ነበረ፣ እሺ
ግን አልደረሰኝም።
ይሄ ነው Best Bet ስልክ
አይደለም ዜሮ ዘጠኝ አስራ ሰባት
እሺ
አርባ ሁለት እሺ
ሰማንያ ሃምሳ አራት እ
አርባ ሁለት ሰማንያ ሃምሳ አራት
መቼ ነው?
መቼ ነበረ? ትናንት ወደ ማታ መሰለኝ።
ስንት ብር ነው?
አምስት መቶ
deposit ነው የድሮ?
deposit ነው ያደረኩት okay deposit message ኡ ልካው ነበር?
እ እ deposit message ኡ ልካልናል?
አላኩም ላክልን እስኪ ቴሌግራም ላይ
እንትን ነው ይኸውልሽ፣ ምን ሆነ መሰለሽ እሺ
connection ኡ የዛን ቀን እንትን አልነበረም እና እሺ እየላኩኝ ወደ ቴሌ ወደ Best Bet ማለት ነው እሺ ከቴሌ ብሩ ቆረጠብኝ።
እሺ
ከ- ወደ Best Bet ኡ አልመጣም።
ከቤት text ኡም ላይ አልገባልኝም።
ቆርጦብሃል እንደዛ ነው የሆነው።
እ?
ቆርጦብኛል። አዎ።
ወደ ቤት ላይ ቆርጦብኛል።
ቆርጥ እኮ የቆረጠበት message ግን ልኮልሃል አይደል?
አላከልኝም።
እኮ ከቴሌ ብር ነው።
አዎ እስኪ ለቴሌ ብር ላይ እንትን በለኝ
ምን ላድርግሽ?
እ፣ ላክልኝ message ኡን
ቼክ ላድርግሽ?
እሺ አባ